ሄሎ
ሄሎ
አቤት ሰላም ከችፕችፕ ነበር ምደውልሎት።
እ ከችፕችፕ ነው ምደውልሎት።
እሺ
አንድ ቀድር አንድ እንደዚህ አይነት ታስተ የቀዲራ ስልክ ነው?
እ የከድር ስልክ ነው?
ከድነ ቀድሩ ቀድሩ ምን ምን ዝ ቀድሩ ኦኬ፣ ቀድሩ እሺ። የአቮካዶ ኦርደር አድርገውን ነበር ከዚህ በፊት አዎ አዎ ዘር ነው በላሽቶ መልሰውት ነበረ።
የለ ይሄ ነው አልመለሱትም ይሄ ነው እ?
ምን አልሽ አቮካዶ እ፣ ኦርደር አድርገውን መታ አብዝዬ ነበር መቷል ነው ኦኬ፣ መለሱት።
መቷል ወይ አብዝዬ ነበር
አይ እንደዛ አይደለም እያልኩት ያለሁት እሺ
ከዚህ በፊት ኦርደር አድርገውን መጦሎት ነበር ወይ?
አልመጣንም ምንም አልመጣም አ አልመጣም።
አ የለ
ቆይ እስኪ አንዴ አልመጣም።
ጠብቁኝ። እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ ዛሬ ከ driver አልተደወለልዎትም?
አልተደወለም እስካሁን አልተደወለም።
አ የት ነበር location የሞሉት?
እዚህ መርካቶ መርካቶ።
አ እሺ ቆይ እስኪ አንዴ ልደውልዎት መልሼ እሺ